ሊያነሳልኝ አርፌ ረዲት በኩል ምንርዶ እሺ ረዲት አሁንም በድጋሚ ቁጥሩን ተሳሳትኩ መሰለኝ ቴሌግራም ላይ ብያለሁ።
ስሙት ማን ይባላል ደንበኛችን?
በቴሌብር ስም ከሆነ ወንዴ
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ብለው ነው የከሩት
ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
አስራ ሶስት ዜሮ አንድ ሀምሳ አምስት እሺ ዘጠና በዚህ ሊሞክሩት?
አሁን በዚህ ሞክራለሁ።
እሺ በዚህ ከስልክ አረገን ቴሌግራም በዜሮ አምስት መጨረሻው ነው ቴሌግራም እሺ አደራጀ በሱ ሊሆን ቁጥሮትንና ስሞትን አንድ ላይ ያስቀምጡልን።
ቴሌብር ስሙ ነው
ልክ ነው ደንበኛችን። አዎ እሺ መልካም ምሽት ይሁንልዎት።